ይወዳል ወይ ያሳልቀናል ይመቻል ወይ ኑሮ ሲስማማል አዲስ ጎጆ እንዲያው ይሞቃል ይሻላል ወይ መለያየቱስ ያዋጣል ወይ አያረሳሳም
Thank you. ያደረግሽው ተሳተ ለመሰለሽ እስቲ በርቺ ከባልም ችምላች ለመጨሽ ወይ ሰመረልሽ እንዳሰብሽው ተሳተ ለመሰለሽ እስቲ በርቺ ከባልም መችምላች ለመሰለሽ ይሁን በርቺ ከባልም